ነው። አዎ ጫላዬ ጫላ my love በሱ መጀመሪያ ይዞ ነበር bye hello hello፣ ስልኝ
አብሮ ይስጥልን።
ከዋሳ production ነው የምደውልልህ።
እሺ፣
እሺ አሁን ስቱዲዮ ክፍት ነው ብለህ ጠይቀህን ነበር አይደለ?
አዎ፣ ቴሌግራም ላይ አዎ አዎ። እ ከአራት እስከ ሰባት ከአንድ ሰዓት እስከ አራት ሰዓት ክፍት ነው። ከአስር እስከ አንድ ሰዓት ያለው ተይዟል።
ከሰባት እስከ አስርስ
ከሰባት እስከ አስር አልተያዘም።
እሱም ለማክሰኞ
ለማክሰኞ ነው ለሰኞ ነው text ኡ ላይ ያነበቡት ለሰኞ ነው የሚለው ሰኞ ነው የሚለው ለማክሰኞ ከሰባት እስከ አስር ባለው ከሰባት እስከ አስር
አዎ።
እሺ አንድ በጽሁፍ ማክሰኞ ከሰባት እስከ አስር አልተያዘም። system ላይ የለም። ቆይ እሺ አንድ system ላይ check አድርጌ ላሳውቅህ።
እሺ እዛው ላይ ንገርኝና እ፣ ክፍያውን እንድፈጽም።
እሺ አለ ማለት ስቱዲዮ ብቻ ነው ወይስ?
አዎ አዎ
እሺ እሺ እሺ